hello hello
አቤት አቤት፣ ሰላም ጤና ይስጥልን
አብሮ ይስጥልኝ።
አለን። ምን ልርዳዎት?
አ፣ የቴሌቪዥን ማዕከል ነው አይደል?
እ የቴሌቪዥን ማዕከል መስመር ነው።
አዎ አዎ፣ ቴሌቪዥን ነው።
አ፣ ጥያ- አይ ጥያቄ ነበረኝ። ጥያቄ ልጠይቅ።
እሺ እሺ።
እኔ የምለው ጥያቄው በእንግሊዝኛ ብቻ ነው እንዴ?
ጥያቄና መልሶቹ በአማርኛ አለ፣ ግን አያነብም። ስልክ በኢንተርኔት ሲሆን ያነባል። USSD ከሆነ ደግሞ ስለማያነብ ነው እንጂ አለ በአማርኛ እ በ button ስልኮች ሲሆን አያነብም።
አዎ በ button ሲሆን አያነብም።
ጥያቄ ነው። አሁን አ፣ እድሎትን ይሞክሩ። በመጫን ብቻ መጠቀም ይችላሉ አይሰጥንም።
እ በእንግሊዝኛም ሆኖ
እ
አሁን ጨዋታውን ስንጫወት ምንም እንትን የለውም። ለዛ ብዬ ነው። አልገባኝም ብዙ አይ ጥያቄና መልሶቹን እ፣ ሽልማት የሚያስገኘው ትኬት ነው። በተከታታይ አስር ሲመልሱ እ፣ ትኬት ይሸልሞታል። በትኬቱ ደግሞ እድሎትን ይሞክሩ የሚለው ላይ ነው ያለው ሽልማቱ። ላፕቶፕ፣ ስልክ እዛ ላይ ነው ያለው።
አዎ፣ እሱ ገብቶኛል። አሁን ለምሳሌ ሰላሳ ቴ- ሰላሳ እንትኖች ሰጥቶኛል። ሰላሳ coin ማለት ነው።
coin አሎት ይቀየርሎት ወደ ትኬት
አዎ፣ ትኬት ማድረግ ይቻላል።
አ፣
okay፣ እሺ ይደረግልኝ። እስኪ
ሰላሳ ስድስት ሰባ ነው። በዚህ ቁጥር ነው እ?
በዚህ ቁጥር
አዎ፣ በዚሁ ቁጥር ሰላ- አስራ ስድስት ስንት ምናምን አለች።
እ፣ እሺ ይቀየርሎታል። ችግር የለውም። እሺ እሺ፣ እሺ።
እሺ በዛ ከዛ በትኬቱ የእድል ጨዋታን ይጫወታሉ። እድሎትን ይሞክራሉ።
okay፣ እሺ፣ በቃ እሺ፣ እሺ መልካም ይሁን። እሺ ይቀይርልዎታል። ትንሽ ይጠብቁ፣ ትንሽ ደቂቃ እሺ።
እም